ሄሎ ሄሎ ጤና ይስጥልኝ ቤስት እ ጤና ይስጥልኝ ቤስት ቤት
ቤስቲት ላይ እንትን ሞልቼ መቶ ብር እሺ deposit ነው?
ማታ ማታ ማታ ሞላ እሺ ዲፖዚት ነው እ deposit አድርገ ነው
አዎ እሺ ከዛ ዜሮ ዜሮ ይላል account ኡ ላይ እስኪ አንዴ BestBet ቁጥርህን ንገረኝ ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ስድስት ሰማንያ ስድስት ስልሳ ሰባት ስልሳ ሰባት ዜሮ አንድ ዜሮ አንድ ዘጠና ሰባት ዘጠና ሰባት ስንት ብር ነው አልከኝ እ ስንት ብር ነው አልከኝ መቶ መቶ መቶ እሺ ጠብቀኝ ገብቶልሃል እሺ አሁን አሁን አዎ አሁን ገብቶልሃል check አድርገው እሺ እሺ አመሰግናለሁ አመሰግናለሁ እሺ